እኔ ሁሉ ስፖርት ነው ባኮ የምልወደው።
በቀን አስራ አምስት ማክሰኞ ማለት ነው ካሻውት አድርጌ እስካሁን ወደ ዋሌት አላለፈልኝም እና ኖ ኖ ነው ብዬ ነው።
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን። ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይላኩልን።
ኖ አይደለ እንዴት አድርገን ፎቶ እናንሳ? ኦንላይን እኮ ነው።
ተጨማሪ የሚለው ውስጥ ይግቡና እህ፣ የዝውውር ታሪክ የሚል አለ።
አዎ ዝውውር ታሪክ okay እዛ ውስጥ ሲገቡ የባንክ ዝውውር ውስጥ ገብተው ፎቶ አንስተው በቴሌግራም ይልኩልናል።
ነው አይደል?
የቴሌግራማችንን ቁጥር የያዙ
እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ስድስት እሺ በቃ okay ዝውውር የሚለው በሌላ ስልክ ላንሳ እንዴ? እንዴት አድርጌ ነው ማነሳው?
screenshot ያደርጉታል።
okay shot okay okay እሺ thank you እሺ እሺ